ሌላው ተገናኘት ሳሚ
አዎ ስሚ ስሚ ስሚ ሌላ ሌላ ያዢ ስሚ ሰማንያ ሰባት አስራ አምስት አታምጣልኝ
ሰማንያ ሰባት አስራ አምስት okay እንዴት ነህ እሺ ምን ሆነ
እሺ አታምጣልኝ ብሏል customer የሙስሊም ቤት ምናምን ነገር አለች
እሺ፣ cancel ሌላ?
እንዲሆንላት hello?
ፈልጋ ነው አዎ ካንስል ካንስል እንዲሆን እንዲሆንላት ፈልጋ እሱንም ይ- እ?
እሺ እሺ ከበርገር አሳውቅልኝ።
ክላስ ነው ያነሳው እሺ እሺ እሺ ያ